አቤት hello hello hello ይቅርታ ተቋረጠቦት።
አዎ ተቋረጠ እና እንትን አይደለም እንደ በፊቱ ይሄ ሬስቶራንት ይማቶ ብለን ስናዝዝ የሚመጣው ትልልቅ ለቁርጥ የሚሆን ነው እኮ ይሄ ግን ስለዚህ ልጥጥ ያለ ስለዚህ ምን ይሁን መጠቀም የማይችሉ ከሆነ ወይ ነገር ይቀየርሎት።
አይ አሁንማ እንዴ ለምን እንደዚህ ይደረጋል ነው የምልሽ እኔ ሌላ ጊዜ እንደዚህ ስላላየሁ ነው አሁን እናንተ እኮ ሰው ደንበኝነትን እንዲተው እያደረጋችሁ ነው እውነት አምነን ነው እኛ አሁን የምንልከው ኪሎውንም ሆነ እዛ ላይ ያለውን ጽድት ያለውን አንደኛ ደረጃውን ብለን ነው ዋጋ የምንከፍለው አዎ፣ ልክ ነው።
restaurant tomato የሚለው ይሄኛው ግን ድቅቅ ያለ ለምን ነው በጣም ይቅርታ። በቃ ከዚህ በኋላ እንዲስተካከልሉት በ feedback መልኩ ላሳውቅሎት።
አዎ አሳውቂልኝ እሺ አሳውቅሎታለሁ። በቃ በጣም ይቅርታ። መልካም ቀን